ይስጥልን ማሪባባ hello ጤና ይስጥልን።
አብሮ ይስጥልን። መኪና መሸጫ ነው አለ አዎ ምኑ ጋር ነበረ? ስሙ ማ ምን ነበር የሚለው?
ማሪባባ መስቀል ፍላወር እና ፓስተር እንገኛለን።
መስቀል ፍላወር መስቀል ፍላወር እና ምን መስቀል ፍላወር ናዝራ ፊት ለፊት እንገኛለን። አደባባይ ፊት ለፊት እንገኛለን።
ማን ሆቴል አልሽ? አይሰማኝ።
መስቀል ፍላወር እና ፓስተር ነው የምንገኘው። ሁለት ቦታ branch ፓስተር አለን አዲስ አበባ okay።
ላይ።
መስቀል ፍላወር ምኑ ጋር ነው? እኛ እዛ አካባቢ ነበር።
መስቀል ፍላወር ናዝራ ሆቴልን ያውቁታል?
ናዝራ ሆቴል። እሺ አዎ፣ ናዝራ ሆቴልን ትንሽ ወደ ላይ ሲሄዱ አ፣ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮሊንክ ሞተር የሚል አለ፣ የመኪና መሸጫ አፍሮሊንክ አፎሊ አፍሮ ሊንክ በሱ እሺ።
ሬክላም ትክክል ይገባሉ። ማኒ ባባዎች እንገኛለን። ሬክላማችን ይታያል።
እሺ እሺ፣ አመሰግናለሁ።